ሄሎ ጥልን ችብችብ ሄሎ እንዴት ነሽ? ደግሜ ደወልኩ። አይ ዶንት ኖ አንቺን ከሆነ ያናገርኩት ፉል ምን እንደገና ነበር?
ለማድረግ እ? ናቀሽ ደምሴ
አሉኝ።
አንቺን ያናገርኩት ሌላ ሰው እ?
ኦኬ ሽንኩርት ፌል አድርጎ ነው አይደል? ክሬት አድርጋችሁ አዎ፣ ሌላ አድርጎ አሁን እሱ ክሊርድ ካልሆነ እንደገና ግሩፑን መቀጠል አይቻልም።
በአስናቀች አይደለ?
አ መቀጠል ፈለግን በሱ እዛው ላይ ሁለታችን አ።
add ለማድረግ ምንድን ነው የምናደርገው?
አሁን እ, አስናቀች create አደረገች አዲስ group።
አረገች ግን እሱ ሌላ ስልክ ላይ ነው ያደረገችው። በዚህኛው ብንቀጥል ብለን ነው ይሄ fail ያደረገው ላይ መቀጠል አይቻልም።
እኮ ያኛው ደግሞ አራት ሰው ጠየቀ። በፊት ሶስት ነበረ።
እስቲ ንገሪኝ ስልክ ቁጥሯን፣ የትኛውን የአስናቀችን ስልክ ቁጥር ይንገሩኝ።
አ- አሁን የቀ- create ያደረገችበት እና ይመስላል አዎ ከአሁን create ያደረገችበት
እሺ እነግርሻለሁ። hello አንዴ hello እሺ ከአንዴ ስለሆነ ቆይ ልንገርሽ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስምንት ስልሳ አንድ እሺ።
ስልሳ ሶስት ሰባ አምስት
ስልሳ አንድ ስልሳ ሶስት አምስት ስልሳ አንድ ስልሳ ሶስት ሰባ አምስት create እያደረኩ process ላይ ነኝ። አራት ሰው ጠየቀኝ።
okay ስለዚህ ገና አልጨረሱም ማለት ነው ከፍለው እንደዛ ማለት ከሆነ አራት ሰው system ላይ አይደለም።
አያሳየኝም
ይኸውልሽ እኛ እ።
ሶስት ነን፣ አዎ አራት አይደለንም። ሶስታችን ነው group መሆኑ የፈለግነው ቤተሰብ ነን።
አንድ ሰው አጣችሁ ማለት ነው
አጣናው የለንም family ውጭ ያው መሆን የሚያስ- የሚያስፈልገው ደግሞ አራት ሰው ነው ስለዚህ ያው አሀ ግዴታ የትናንትና አራት ሶስት ሰው ነው የበፊት ሰው- አዎ ያው ዛሬ update ተደርጎ ነው ለዛ ነው እኮ ያኛውን activate አድርጉታ already እኮ ከሶስት ቀን በፊት ያኛው እንደዛ ገብተናል።
መሆን አይችልም already አንድ fail ስላደረገ እንደዛ ማድረግ አይቻልም
ምን ላደርግ እሺ ታዲያ እኔ የምልሽ ሶስት እስኪ እም?
እስቲ አንድ ሰው ይፈልጉ
አይ ምንም ማግኘት አልቻልንም።
ቤ- ሌሎች- ቤተሰብ ነው እኮ፣ ሌሎችን ሌሎች- እያደራጀሁላችሁ እኮ ነው ሌላ- share ሌላ አድርጌ group እየገቡ ነው።
ሌሎቹ አዎ።
በሌላ እየገቡ ነው። እኛ ግን አንድ ቤት ነን የብቻችን። ለብዙ ሰው share አድርጌያለሁ በቴሌግራም። እኔ ግን ሶስት ከልጆቼ ጋር ነበር የገባሁት እና fail አረጋ አላችሁኝ። ያኛውን maintain ማድረግ ካልቻልኩኝ እንዴት ነው ማድረገው ነው?
እም፣ አዎ ግዴታ ደግሞ አራት ሰው ነው የሚያስፈልገው
አይ እንደው እኛ ሀገር ያለ ደህና ዋይ እሺ፣ እሺ እሺ እናመሰግናለን መልካም ቀን